Hello ናትኒ፣ Hello Hello ሰላም ነው?
ሰላም ነው።
አለን አለን። ምን ሆኖብህ ነው ናትኒ?
ቲቪው አይከፍትም። ቅድም የላኩልህን ነገር ነው የሚ- ከሚያ- ሚያ- እንትን የሚለው እኮ አሁን ገብቼ እንዲህ ስኩል ያየሁት የ cashier ኡ ነው ይመጣል አይደለ?
አዎ፣ የ cashier password ሲ- አስገባ ስትለኝ cashier አስገባሁት። እንትኑን ማጫወቻውን ነው ያመጣውን ቲቪው ላይ እንደሚታይ ማለት ነው።
አሁን ቲቪ ላይ ነው ያለሁት ማለት ነው እኛው።
አሁን ቲቪ ላይ ነው ምንም የለውም።
Okay እሺ። የ- game ኡን እዛ ጋር ነው ያመጣው።
እሺ አሁን እዚህ ጋር አንድ display ብቻ ነው ያለው። የ cashier እንትን እኮ connect አልሆነም። PC
አ፣ የካሽ ቲቪ እንትን ከ- PC connect አልሆነም። አየው ቲቪው ብቻ ነው ያለው አሁን እዚህ ጋር የሚታየው።
አዎ እንደዛ ነው የሚለው እኮ ለዛ ነው ተገናኝቷል የላኩልህ።
በ HDMI cable።
ተገናኝቷል። እስካሁን እኮ ይሰራ ነበር፣ መሀል ላይ ነው እ፣ እንደዚህ ያለ።
እንደሱ የመጣው
አዎ እንጂ እስከዛ እስካሁን እየተጫወተበት ነበር። ማብራት ከፍቶ መጣና አ ኬብሉን እስኪ ድጋሚ ከዛ በኋላ- ላችሁ እንጂ የሳኩት። ምክንያቱም እዚህ ጋር የትኛው?
ቲቪ ብቻ ነው የሚታየው HDMI አዎ ኬብል የቲቪ ብቻ ነው አዎ።
የሚታየው display አየው። ሌላው አንድ display ብቻ ሲኖር ነው እዚህ ጋር እንደሚያሳየው። ሁለት display ቢኖር ኖሮ እዚህ ጋር ይመጣ ነበረ። አሁን display የትኛውን ላይ ኬብል የትኛውን ኬብል ነቅዬ ልሰካውሽ?
PC ው እና ቲቪው የተገናኘበት
PC እና ሲቪ የተገናኙበት።
አዎ አዎ
እሺ ተሰካውና አሳውቀኝ እዛው ቴሌግራም ላይ
እሺ